ሄሎ
ሄሎ ይስጥልኝ።
አብሮ ይስጥልን።
ኢንተርቪው ለመደዳ እሸት ማግኘት ይችላሉ? እሸት ማግኘት ይችላሉ? እንዴት ነው ማግኘት ይችላሉ?
ለምን ጉዳይ ነበር የፈለጉት?
ማለት እ፣ የሆኑ ሰዎች የሆነች ልጅ እወዳታለሁ እና የሆነች ልጅ እወዳታለሁ እና ግን ሰዎች እኔ አላውቃትም ምናልባት በእሸት በኩል ማግኘት ከቻልኩ
እኔ ማፈላ